ጤና ይስጥልን።
ሰላም ነው አለን። በቴሌቪዥን አሁን እየተዋወቀ አምቡላንሳችሁ እናንት ነው እሺ የ advanced እንትኑን
እሺ ኢቢኤስ ላይ እንትን ይኖራ እንዴ እቃ ምናምን እንደ ሌሎች እንደነቀብታ ታከራያላችሁ እንዴ እናንተ?
ለጊዜው ማከራየት አልጨመርንም ማናከራየት ለምሳሌ suction እና ሌሎች ነገሮች ምና- ምን አልኩ ምን አሉኝ suction እና እ በዋናነት suction እና አልጋ ለ patient ቤት ላይ home care ላይ እንትን ለሚል ምስ- የተሻለ ለጊዜው- ሰው- ለጊዜው ሰርቪስ እሱን እሱን service አልጨመርንም ለጊዜው transportation service ብቻ ነው እየሰጠን ያለ ነው እህ እህ እሺ ነው እሺ እናመሰግናለን ስለደወሉ